Hello? Hello?
Hello.
Hello?
ሄሎ ጤና ይስጥልኝ ደስተቤት።
Hello ጤና ይስጥልኝ ደስተቤት። Hello
Hello አይሰማም፣ ይቅርታ ሰላም ነው?
ተከታተላለሁ። እሺ አሁን ይሰማል።
Hello ምን ነበር ምን ነበር?
በዚህ ጊዜ ቻሉት ነበር።
እሺ አዎ አዎ ከዛ ሶስት መቶ እንትኑ ጠፋው።
OK። ሪፖርት አስደርገ ነበር ከዚህ በፊት ከዚህ በፊት ደውለ ነበር።
ማየት አድርጎት አላደርግም።
OK። በዚሁ ስልክ ነው የምትጫወተው ደስተቤት?
አዎ ይኸው ቁጥር ነው፣ ይኸው ስልክ ነው።
እሺ አንዴ ጠብቀን check እናደርግልሃለን።
አይ አይ ተገረዋል።
Hello ስንት ብር ነበር?
ሶስት መቶ ሶስት መቶ አይደል? እሺ፣ አዎ።
ዛሬ የዛሬ ነው እ?
የዛሬ ነው አይደለም ከአምስት ቀን በፊት እንትኑ ሀያ ዘጠኝ ከአምስት ቀን በፊት በሀያ ዘጠኝ
ሰላሳ ለካ ሰላሳ ነው እየነበረ ጻኑ ማለት ነው እንትኑ አራት ጊዜ የላከው ነው።
September
OK አራት ጊዜ የላከው ነው። አራት ጊዜ ልከ ነበር።
አዎ
እሺ ቼክ እናደርግልሃለን ጠብቀን።
አይ ቸገር ነው እሺ Hello
Hello የትኛው ነው ያልገባው? መጀመሪያ ያዘዝከው ነው ወይስ የትኛው ነው ከአራት ውስጥ? መጀመሪያ ያዘዝከው ገባል፣ balance ሆኗል። ቀጣዩን እያየንልህ ነው።
አይ አንተ አንተ አልተሰማሁም አይደለም እኮ
እኮ አራት ጊዜ ነው ያዘዝከው። ሶስት መቶ ብር የትኛው ነው?
አራተኛ መሰለኝ የመጨረሻው?
አሁን መጨረሻው ነው።
እሺ እሱን check እናደርጋለን። ሶስቱ ገብቷል። ሶስት ጊዜ ያዘዝከው?
አዎ
እሺ አንዴ ጠብቀኝ። Hello
Hello
መጨረሻ ላይ ያዘዝከው ተመልሷል ወደ ቤት ቤት balance ዳለም ግን ወደ ቤት ቤት ተመልሷል። እሺ የ- እንትኑ ከመጨረሻው በፊት ያዘዝከውን check እናደርግላለን ደግሞ
አሁን ፊር አሁን እዚህ ስንት ስንት ስንት ጊዜ ያደርገው ታውቃለህ? ስምንት ስምንት ጊዜ ነው አዎ።
ስምንት ጊዜ ነው።
ስምንት ጊዜ ምን
አዎ እንትኑ ሶስት መቶ አይ፣ ስምንት ጊዜ
ስምንት ጊዜ ነው ያዘዝከው?
አዎ። ከዛ ስምንተኛው ማለት ነው አን- እናንተ አሁን እኔ ስስት ውስጥ ነው እኮ
ምን አልከኝ?
ከ- አ- እኔ ስስ- ስስት ውስጥ ነው አሁን እኔ አዎ አዎ እያየ ከዛ ነው።
ምን አለ አዎ እያየ ነው እኮ ከዛ ምን አለ አዎ እንትኑ አሁን አንድ-
አዎ አሁን አንድ ሶስት መቶ ብር ተመልሶልሃል፣
መቼ ነው- መቼ- ተስተካክሎልሃል። እሺ አሁን check አድርገው አድርገው አሁን አሁን አሁን ነው refresh የመጣው ብለው አዎ አሁን ነው የመለስ ነው አይተህ ነው ነው።
አዎ አይ- አይ በጣም አመሰግናለሁ።
refresh አድርግና አይ እሺ፣ እሺ፣ አይ በጣም እናመሰግናለን።
አመሰግናለሁ።
እሺ፣ እሺ።